ሄሎ
ሄሎ ሄሎ
አቤት
የመስሪያ ቤታችሁ የት ነበረ?
ሄሎ ሄሎ ሄሎ ሾሜዳ ሾሜዳ ከአቴም ቡን አቤት አይተሰውም ሄሎ ሄሎ ሄሎ ይኛል ሄሎ ሄሎ
ሄሎ
አውሯል ከአሜሪካ ኤምቦን የት ነው?
አቤት አቤት አይሰማም
እንትን ነው ኤምባሲ ያላ- ጎን
ልመጣ ነበር መስሪያ ቤታችሁ በአካል ለመሄድ አሜሪካ አልችልም።
ኤምባሲ ጎን ጋሼ አዎ።
አሜሪካ ኤምባሲ ጎን አሜሪካ ኤምባሲ እ በቃ እመጣለሁ እመጣለሁ።
እሺ እግዚአብሔር ይስጥልኝ። አመሰግናለሁ። አክብራችኋለሁ። ወዳችኋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይባርክልኝ። ሰላም ሁኑ።
አሜን አሜን አሜን ሰላም አሉልኝ እሺ እሺ